ነው።
ሰላም ጤና ይስጥልን። እሺ እኔ ከ We Plus ድርጅት ነበረ ከማን የ- ከ We Plus
እኔ?
የእኛ ምንወደው ተመዝግቦናል።
አዎ ተመዝግቢያለሁ።
ተሽከርካሪነት ወይስ በተጠቃሚነት ነው?
አይ ጠቃሚነት ተጠቃሚ ነው። እሺ እርስዎ አዎ።
ያወረዱት We Plus Solution ነው። እሱ ደግሞ ላይ የሚገቡ አገልግሎት ሰጪዎች ወይም ተሽከርካሪዎች ስለሆኑ እርስዎ ደግሞ ም።
ተጠቃሚ ስለሆኑ ዊ ፕላስ ሶሉሽን ዩዘር የሚለውን በማውረድ ከፕሌይ ካፕሱል ላይ አገልግሎቶቻችንን መጠቀም ይችላሉ። እንዲሁም አሻፍ የሚያደርጉትንም ሪፈራል ኮድ እዛው ላይ ያገሉ እሱን ሰዎች ዩዘር- መላክ
ፕሌይ ስቶር ዩዘር የሚሆን ነው።
ዊ ፕላስ ሶሉሽን ዩዘር የሚለውን
እሺ ተጠቃሚ ስለሆኑ ማለት ነው።
እሺ እሺ እናመሰግናለን። መልካም ቀን።
እሺ ለሁላችሁ